እንደዚህ ነው።
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
አቶ ኤርሚያስ አይደለ?
አዎ እሺ፣ አገኙ እንዴ መረጃ? ፍሊንስቶን ሆምስ ነበር የደወልኩልዎት።
እ፣ አ- አግኝቻለሁ ስላልተመቸኝ ነው እንጂ መልካም። አዎ፣ አይ ቢሮ አግ- መጡ ወይ ለማለት ነው።
ቢሮ አልመጣሁም። ዛሬ okay።
እመጣለሁ ብዬ ነበረ አዎ ስራ አዎ።
ስለበዛብኝ።
አዎ፣ ችግር የለም። ነገ የሚመቹት ከሆነ ብቅ ማለት ይችላሉ። እስከ 11 ሰዓት ክፍት ስለሆነ ቅዳሜ ዛ- ቅዳሜም እስከ 11 ሰዓት ነው፣ ዛሬም እስከ 11 ሰዓት እሺ ነው።
እሺ።
መልካም።
እንግዳ እሺ፣ በቃ ልጆቹን ከትምህርት ቤት እያወጣሁ ነው መጣ እሺ፣ እሺ፣ እሺ አባ